ሄሎ አቤት አቤት፣
ሰላም ነው።
አለን እግዚአብሔር ይመስገን።
እንትን አካውንቶችን ፋይናንሶች ወስደው ነው እንዴ?
አዎ ዛሬ እስከ ስድስት ሰዓት ነው የሚሰሩት።
አቦ እኔ ደግሞ አላወኩም ነበር ታያለሽ። ብር አስገብቼ የላቸው ነበር እና
ማን ልበል? ከየት ነው የምትደውልልን?
ከመተሃራ መቁረጫ
እሺ ማን ነው ስምክ?
አስጨናቂ ከመተሃራ
እሺ እ፣ ቴሌግራም ላይ ልከህላቸዋል? አስጨናቂ አዎ እችል አላዩትም?
አዎ ዘጠኝ ሰዓት ተሰራራ የሆነ ሰዓት ላይ ነው።
ስድስት ሰዓት ላይ ይወጣሉ። እስቲ ወይ እዛ ላይ ባለው ስልክ ሞክረሃል?
አይሰራማ ይሄ በአንድ አንድ በቢሮ በቢሮ No ነው የመስመር ስለሆነ already ወጥቷል። so በቃ ቴሌግራም ላይ እንዲያዩልን እናሳውቅላለን። እሺ እነሱ ስለሆነ የሚመለከታቸው እ።
እ፣ እንዲያ- እንዲያዩት እናሳውቅላለን።
ሌላ ምንም ስልክ ድጋፍ የለም መጻፍላቸው አዎ የለም እንትን ነው የቢሮው ስለሆነ ይሄኛው already ወጥቷል። ቅዳሜ እስከ ስድስት ሰዓት ብቻ ነው የሚሰራው።
እሺ